ሄሎ ሰላም ጤና ይስጥልኝ። ቤስት ቤት ከላል ነኝ እባክዎ ምን ልርዳዎ?
አንድ ቲም ነበር።
ምን አልከኝ?
አንድ ቲም አንድ ቲም ወጥቶብን ነው።
እሺ
ካሸርኩር ልንገርሽ።
አዎ ካሻርኮድ ንገረኝ አባቴ።
እሺ፣ አንተ ንገረኝ።
ወጥቶብን።
እ?
እሺ፣ እሺ፣ ቆይ የሚ- ይተዋል ያው ሚዲያ አንዴ መልሰን ደውል እ?
መልሰን ደውል ቆይ አንዴ ደውልሻለሁ።
እሺ ችግር የለውም። እሺ ደውል።
እሺ።